ሄሎ ሄሎ
አቤት ሰላም ጤና ይስጥልኝ አብሮ ይስጥልኝ እታጉ ውስፋ
እ እታጉ ውስፋ ነው
አይ አይደለም ከየት ነው ከ WePlus Solution ድርጅት ነበረ የምደውለው እ ከየት WePlus Solution
ኧረ እኔ አላውቅም እንደሱ Okay እሺ WePlus Solution User የሚል መተግበሪያ አለን
እ እ WePlus Solution User የሚል application አለ
እ እዛ ላይ በ- የትራንስፖርት car በአራት በላይ አገልግሎቶች እንዲሁም ከሶስት መቶ አርባ ዘጠኝ በላይ ጌሞችን የያዘ application ነው። እሱ ጋር ገብተሽ መጠቀም መገልገል ትችያለሽ።
ስሜ ደግሞ እንደዛ አይደለም እኔ ስሜም እንደዛ አይደለም ስልክ ስሜና ስልኬ አንድ አይደለም Okay የ spa የ spa አገልግሎት አይደለም የምትሰጡት እናንተ?
እ የ spa የ spa አገልግሎት ነው የምትሰጡት?
ኧረ አይደለም
ኦኬ ይቅርታ። እሺ እሺ እሺ እሺ እሺ